ጤና ይስጥልን። Best Bet ረዲት ነኝ ምን ልርዳዎት ጤና ይስጥልኝ። እንዴት ነሽ?
አብሮ ይስጥልን። ሰላም።
login ማድረግ አልቻልኩም እመቤት።
የት shop ነው?
በስልኬ
እ እሺ አዲስ aviator game account ላይ ማለት ከፍተሽ ነው?
ነው። አይ አይደለም፣ በዚህ ስልክ ነበር የምጠቀመው።
እሺ አሁን login ስለው password ኡ ልክ አይደለም ይላል። forget password ብዬም message አ- አሁን ልክ አሁን እንትን ብለሽ ነው አሁን ቴሌግራም አዎ።
ላይ እያዋራሁሽ ነበር አዎ።
መሰለኝ።
አዎ እሺ ቆይ ያንቺን check እያደረኩ ነበር። ጠብቂኝ መስመር ላይ check ላድርገው።
እሺ መብት እንዳትበላ ከጣሪ ያድርግ። በፍላ እንጂ ይሻልሻል፣ በፍላ እንጂ ይሻልሻል። ምን ይሄ መች ተቃጠለ? ይሄ መቃጠል አርፈሽኮች
ሄሎ በዚህ በዚህ ቁጥር እኮ የ Best Bet account የለም። አንቺ የላክሽልኝ ላይ
አለ ሀያ አንድ ሀምሳ ዜሮ አራት ዘጠኝ አስራ አንድ ሀያ አንድ ሀምሳ አራት ሰባ አራት አዎ የለም።
እርግጠኛ ነሽ?
አዎ እዛም ላይ የሚለው እ እንትን ነው አንቺ የላክሽልኝ ማለት ነው።
እ
እ mobile not found ነው የሚለው።
ነው የሚለው አዎ
ኦ okay። እሺ እና create ላድርግ እንደ አዲስ እንደ አዲስ register አድርጊና እሺ በዚህ account ዘጠኝ ብለሽ እንዳሁኑ ዘጠኝ እንዳስገባሽው አድርገሽ አካ- አዲስ account create አድርጊ። እሺ እሺ እሺ መብት እሺ እሺ አመሰግናለሁ።
እሺ step ኡን ከፈለግሽ ልክልሻለሁ እንዴት create እንደምታደርጊ እሺ
እሺ